Hello hello Hello
እንደናችሁ? ሰላም ነው?
ሰላም፣ እንዴት ነህ?
በእናትህ የሆነ voucher ከገባ ገሶ እስካሁን አልገባም።
ምንድን ነው የሚልህ ስታስገባው?
እ?
ምንድን ነው?
voucher፣ እ፣ ከ- ከ- ከ- ከ CBE ብር voucher ነው
አው መቶ ብር ነበረ። አሁን ሶስት ቀን ነው እኮ።
ስድስት ወር፣ ስድስት voucher ኮዷን አ፣ የለችም voucher ኮዷ
እ?
voucher አለ ኮድ።
ከሱ አለ እኮ እሱን ስታስገባው ምንድን ነው የሚልክ?
ላይ voucher automatic ሊያስገባ ነበር ቅድም፣ ግን እሺ አሁን አልገባም። እስካሁን ሶስት ቀን ነው።
እኮ voucher ኡን ኮዱን ስታስገባው ምንድን ነው እ?
የሚልክ? ኮዱን voucher ኡን ስታስገባው ምንድን ነው የሚልክ?
ኮዱ ኮዱ የለም፣ በ- በ message ብቻ ነው አለ። ከ CBE ብር voucher ገዝተው ስንት ብር ነው?
እ?
ስንት ብር ነው?
መቶ ብር ነው
መቶ ብር። ቆይ እስኪ እሺ፣ ቼክ- አዎ።
የቮቸር ኮድ የለህም? እሺ
አይ በመሴጅ የተላከ ያለ ዲፖዚት ነው ያደረገው
እ?
ዲፖ- ወደ ቤት ቤት ከንግድ ባንክ ወደ አዎ።
ቤት ቤት አዎ ከንግድ ባንክ ወደ ወደ ስ- ወ- ወደ- ኦኬ።
ከተባ ከተባ አስገቡ።
ይሁን ምን ታደርግልኛለህ መሰለህ? ቴሌግራም ዜሮ ዘጠኝ አለ አይደለ? ዜሮ ሶስት ቤቱ
ምን ዜሮ ዘጠኝ ዜሮ ሶስት የሚለኛ ቴሌግራም አለክ።
እናንተ ቴሌግራም የለም?
እሺ ልንገርክ እና እሱ ላይ ሜሴጁን ላክልግ። እሺ ዲፖዚቱ አሁን ይገባልሃል።
እሺ በመሴጅ ልላ ኖ እሺ ቁጥርህን ነገር የመጀመሪያ ና
እ፣ ቁጥሩ እ፣ ዘ- ዘጠኝ ሀያ አራት ሀያ አራት
ዘጠኝ ሀያ አራት አስራ ዘጠኝ እሺ
ሰላሳ ሶስት ሰላሳ አምስት
መቼ ነበር አልከኝ?
በስድስት በቀን ስድስት ሌሊት ነው።
ሁለት እንትን ነው ያለ የትኛው ነው የምትጠቀመው? ዜሮ ዜሮ ዘጠኝ ብለህ ነው ወይስ ዘጠኝ ብለህ ዘጠኝ ሀያ አራት ዘጠኝ ሀያ አራት ብለህ ነው?
አዎ
መቼ ነበረ ቀኑ አልከኝ?
በስድስት በስድስት አዎ
እሺ ቆይ አንድ ጊዜ ጠብቀኝ። ስድስት ማለት ትናንት አይደል?
እ?
ትናንት አይደል ያደረግከው?
አዎ ትናንት አለ እም፣ ስንት ብር ነው?
መቶ ብር ነው። አዎ
ትንሽ ጠብቀኝ ቆይ እሺ፣ check እያደረኩልህ ነው።
እሺ
መቶ ብር ነው አይደል ያልከው? መቶ ብር ገብቶልሃል። ግን ለስድስት አልገባም።
የትናንት ነው በአራት በስድስት ነው። በትናንት ስምንት ነበረ።
ትናንት። Okay በስድስት ነው።
አዎ
በቮቸር ነው ያደረግከው አይደል?
ሜ ዲቦስ ነው አረገ እኮ ሜሴጁ አለክ
መሰጁ አለ አለክ ሜሴጁ። እሺ እ?
ላክል መቼ?
ላክል ላክልኝ ሜሴጁን ቁጥር እሺ ቁጥሩን ንገር ይበናል ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አረ- ሰላሳ ሰባት አርባ ሰባት አርባ በግራም?
ሰባት አርባ ሰባት እዚህ ላይ ላክልኝ። እሺ
እሺ በ message ላክ ወይ No አይደለም፣ በ- ቴሌግራም ቴሌግራም። እሺ
ቴሌግራም እሺ አዎ፣ እሺ